hello ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ሊሊ Kids Fashion ነው?
እ?
ሊሊ Kids Fashion ነው?
አዎ።
እሺ፣ እኔ ከ We Plus Solution ነበር የደወልኩት።
እ?
ከ We Plus Solution እሺ።
እና ባለፈ app ላይ ተመዝግባችሁ ነበር እና እ፣ አሁን ላይ የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን እ፣ እየጠየቅን ነበረ።
ምን ተመዝግባችሁ ነበር?
We Plus solution app ላይ እ?
ባለፈ marketing agent ኦች ሄደው ነበረ የእናንተ store
አይ እኛ የትም አልተመዘገብንም። የትም አልተመዘገብንም እኛ።
Okay። app ላይ እንደተመዘገባችሁ ስላሳየ ነው።
ምንድን ነው እሱ?
We Plus ነው። አንድ ሰው በአንድ app ብዙ service ኦችን ማግኘት እንድችል እያደረገ ነው ያለው እና እሱ ውስጥ ብዙ service ኦች አሉ። ከሀምሳ በላይ service ኦች ከ service ኦቹ ደግሞ አንዱ የ- እንደዚህ የልብስ ቤቶች ናቸው እና እ፣ እሱ ላይ እንደ- ማለት ተመዝግበሻል የምለውን አይቼ ነበር የደወልኩት እና መመዝገብ መመዝገብ ትፈልጊያለሽ? በነፃ ነው።
አይ።
ምንም አይነት ክፍያ የለውም። ግን advertising አለ እና ደግሞ የ delivery አገልግሎት የምትፈልጉ ከሆነ በነፃ ታገኛላችሁ።
እ፣ አይ እኔ አልተመዘገብኩም እማዬ። እንትኑንም አላውቅም። አሁን የምትይውንም ነገር እኔ አላውቅም።
እሺ፣ እሺ፣ እሺ፣ እሺ። መልካም ቀን።
እሺ።